hello ጤና ይስጥልኝ ምን ልታዘዝ? ቴሌቪ hello
አቤት ጤና ይስጥልኝ ምን ልርዳዎ? ቴሌቪ
ወይስተግን አጠቃቅሙ መወቅ ፈልጌ ነበር። ትኬት አቆራረጡ እሺ ኮኮብ ዘጠኝ ሰማንያ አምስት አድርገው ሲደውሉ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣሉታል። አንድ ቁጥር ላይ subscribe ይሉታል።
እና ትኬት የዩትም እያለ እ ደንበኝነቱን አቋርጡና መልሰው ሰብስክራይብ ያ
እሺ